ሄሎ ሰላም ጤና ይስጥልኝ ቴሌቪዥን
የት እንደሆነ የምንጠቀመው
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ መመዝገብ ነው። ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ አማርኛ እና እንግሊዝኛ አለ።
አዎ። ከዛ ለምንድን ነው የሚጠቅመው?
game ኡን ሲጫወቱ ሽልማቶች አላቸው። ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
ከ- ያው ከቆረጥን በኋላ ነው የምንጫወተው።
አ እ- ሲመዘገቡ ትኬት ይሰጡታል። በሚሰጡት ትኬት እድሎትን መሞከር ነው።
እሺ፣ አመሰግናለሁ። ለዛ ነው ደወልኩ።
እሺ፣ መልካም እድል።